hello hello ጤና ይስጥልኝ።
እንደና እንትን የቴሌ ዋንጫ ጨዋታ ምናምን ይላል አልገባኝም። የሆነ እንትን message ገብቶልኝ ነው እና ለማወቅ ነው።
እሺ ቴሌቪዥን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
እም፣ እሺ ከዛ መጫወት ነው።
ሰ- ከዛ ሰባት ቁጥር ተጭነው አማርኛ አድርጉ።
እም፣ እሺ
ከዛ ሶስት ቁጥር ለመጫወት የሚለውን ይምረጡ።
እሺ
ጥያቄና መልስና እድሎን ይሞክሩ የሚል አለው።
እም፣ እሺ
ጥያቄና መልስ በ coin
በ coin አዎ። የ- የእድል ጨዋታ ደግሞ subscribe ያደርጉና እድሉን ይሞክራሉ። ትኬት ይሰጡታል።
እሺ ያ ስልሽ አሁን subscribe ምናምን እንደሆነ ኢንተርኔት የለም ዝግ ነው አይደል? ለዛ ስለነኩ ነው እና